ጤና ይስጥልኝ የሴቤራ መረጃ ማዕከል እባክዎት ምን ልርዳዎት?
በረራ ትኬት ነው
እሺ ይቻላል ከየት ወዴት ነው የፈለጉት?
እ
ከየት ወዴት ነው የፈለጉት ቦታው?
ወደ ዱባይ
ወደ ዱባይ እሺ ለመቼ ነው መሄድ የፈለጉት?
በዚህ ሳምንት
እሺ ሮብ አድርጌ ልዎት እዛ ምን ያህል ጊዜ ይቆያሉ?
ቢያንስ ለአንድ ወር ያክል
ለአንድ ወር ስለዚህ December አራት ሄደው January አራት ይመለሳሉ ብለን እንያዝልዎት